hello
አሎ፣ ሰላም ጤና ይስጥልን። ብርሃኑ አቤት።
ከዊፕላስ ነበር የምደውለው። የእኛን መተግበሪያ አውርደህ ነበር።
አዎ፣ እሺ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት?
አሽከርካሪ
እሺ፣ ለአሽከርካሪነት ኮድ አንድ ወይም ኮድ ሶስት ናት መኪናዎት?
ኮድ ሶስት እሺ። ስለዚህ አሁን የምጠይቆትን በቴሌግራም ይልኩልኝና active እናደርግሎታለን ማለት ነው።
እሺ፣ እሺ። ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ፣ ኢንሹራንስ፣ መኪናዋን ተከራይተዋት ከሆነ የተዋዋሉበትን የኪራይ ውል ሊብሬ ይልኩልኛል። ስልክ ቁጥር ልስጦት ወይስ ቴሌግራም ላይ username ልንገሩት?
አይ ስልክ ቁጥር እስኪ እሺ። ዜሮ ዘጠኝ ዜሮ ዜሮ እሺ፣ ዜሮ አንድ
አንዴ
እሺ
እሺ፣ ዜሮ ዜሮ ዜሮ አንድ
እሺ፣ ስልሳ ስምንት አስራ ስድስት
እሺ። አመሰግናለሁ።
አመሰግናለሁ። መልካም ቀን ይሁንልዎት።
አሚን። እሺ፣ አሚን።